ታጥቢዋለሽ? እ በቃ እሺ ነገ እሺ በቃ ሄለው ጤና ይስጥልኝ እማ። ልኬ ነበር ተስተካከለ እንዴ?
ምን ነበር? ይቅርታ እ አዲስ የሚጫን ነበረ ይሁንሽ ብሎ በቴሌግራም ልኬ ነበረ እያ እናስተካክላለን ብሎኝ ነበረ። ተስተካከለ ተስተካከለ።
እሺ፣ ቴሌግራም ስሙን ይነግሩኛል?
እ የቴሌግራም ስም
እ ቴሌግራም አሚን በድር ነው የሚለው።
አሚን አዎ እንትኑ ደግሞ ኔ ድልኮ ምን ነበር ጉዳዩ? ይቅርታ እ ቲም እንትን ነበር ጌም ለማስጫ ነበር ቲም ቢር ሽማል ልበል። ይቅርታ
ይሁን ይሁን ይሁን እስቲ አንዴ መስመር ላይ ጠብቁኝ።
ይሁን አንተኛ ነው ሌላ ነው
ይሁን ከካልብ ጋር ያለውን ነገር ከፍራንስ ጋር ያለውን ጨርሰዋል እንዴ?
አዎ ከኤጀንት ጋር ጨርሻለሁ። ኢምፔርም ላኩልኝ ተብሎ ልኬ ነበር።
እሺ ማን ነበር ያዋሩት? ቅድም ያስታውሳሉ?
አዎ እና ማን ነበር ካሸር ላክልኝ ብላ ልኬ ነበረ። አልተስተካከለም።
እኮ ገና አይ ቆይ አንዴ መስመር ላይ ጠብቁኝ።
አሪፍ ነው ቲቪ አትክልት ቲቪ አሁን ነገር ሌላው አይ በቃ እንደሱ ይሁን በቃ እንደሱ ሌላው አንዴ መስመር ላይ ጠብቁኝ። አንዴ እሺ እሺ አይ ይሁን በቃ እንደዚህ ስለት ሊቆርጡ ሰው መጥቶ ነበር ወይስ አሁን ነው ቲቪ ነብረት ወይ ቆይቶ ቅድም አብረት ቀይረው ቀይረው